ልጇ ነው ለም ቤት ቤት ቤት ነው የምልዳው
አይ አ እንትን ውጅዶ ጠይቄ አድሚን አፕሩቭ ይፈልጋል እና አፕሩቭ እንድታደርግልኝ ነበር።
እሺ አንዴ ጠብቀኝ። እሺ እሺ።
አንዴ ቤት
ሄሎ
ጤና ይስጥልን ቤት ቤት
አይ አይ አ approval ፈልጌ ነበረ withdraw ለሀያ አምስት ሺህ ብር እሺ የቤት ቤት ቁጥር ንገረኝ
ዜሮ ዘጠኝ ስልሳ አንድ እሺ ስልሳ አንድ ሀምሳ ዜሮ አንድ ሀምሳ ዜሮ አንድ
አ ዜሮ ዘጠኝ ስልሳ አንድ
ስልሳ አንድ ስልሳ አንድ ሁለቴ okay ስልሳ አንድ ስልሳ አንድ ሀምሳ ዜሮ አንድ
ስንት ብር ነው አባ hello ሀያ አምስት ሀያ አምስት ሺህ
አሁን ነው አይደል ያረካው አ limit ኡ እንዴት ነው? እስከ ስንት ነው ማውጣት የምችለው? ዛሬ እስከ ሀምሳ መድረስ ማውጣት ይችላል
መቶ ሺህ ከዛ upgrade የሚያስፈልገው ከሆነ upgrade እናደርግልሃለን። እሺ አሁን upgrade አድርጌልሃለሁ። ትንሽ ጠብቆ ይገባል። እሺ አባ፣
እሺ እሺ thank you ችግር የለም